Insieme all'ainaco, quello che va grave.
Merci, wali siya wakum lirdaut.
Kala, ah, en, sabad mo to. Handa.
Eshi.
Waa gabadha iyo la hadal. Graaf waan kugu soo diray. Waan diray. Halo.
Hello, isho maana lamaya.
አዎ ለክቻለሁ እዛ ቴሌግራም ላይ ለክቻለናል
እሺ ማን በሚል ስም ነው ይላኩልን?
እ ማን በሚል ስም ነው ይላኩልን?
አዎ እዛ እኛ እኮ በይነ በይነ ስልክ ላይ አስራ ሶስት ላይ ለክቻለሁ እዛ ስክሪን ሹት አድርገናል ስክሪን ሹቱን ወደዛ ስላክላል እሺ ስሞትን ይንገሩኝ።
እኔ ወይዘ የምጠቀመው ስልክ አዎ አብዲ አይዋ
እሺ አብዲ አህመድ አር- ውስጥ ነው አብዲ አህመድ አዎ ስክሪን ሹት ያለው እ አብዲ አህመድ ነው እሱ የሱ የሱ ራሱ ስልክ እሺ ሰባት መቶ ብር አይደለ ያሉን ከቶ ኤክስፖርት አዎ እሺ የላኩት screenshot ኡ ደርሶናል። እኛም ለባለሙያዎቹ ስራ አስተላለፍንሎት ተሰርቶ እሺ።
እንዳለቀ ደውለን እናሳውቀውታለን።
አይ አይ እሺ፣ ሌላ ጥያቄ አለዎት? ይሰማዎታል?